ሄሎ ወይ ሄሎ፣ ሰላም ጤና ይስጥልን።
ሰላም ነው።
አለን አለን። ቤት ቤት ነው አባቴ።
እስካሁን ፓይ ሳንቲም ፓይ አሰራም እንዴ?
እ አዎ withdraw ነው አይደለ?
አዎ እየላክንላቸው ነው፣ ግን በጣም ብዙ transaction ስለሆነ ቆየ እኮ የኛ ከሌሊት አራት ሰዓት ጀምሮ እስከ አዎ ትላንትና ነው እንደዚህ fail ያደረገባቸውና ለዛ ነው ይቅርታ። እሺ
ገና አሁን ቅድምም እኮ ትንሽ ብቻ ነው የተባለው። ትንሽ ብቻ የተባለው እኮ ትንሽ ብቻ ጠብቁን የተባለው።
አዎ እኛ እየላክንላቸው ነው። ለዛ ነው እኮ እንደዛ ያልንክ። እየላክንላቸው ነው እንጂ transaction ብዙ ስለምንልክላቸው እኛ ከየቦታው ስለሆነ በጣም እየላክንላቸው ነው። ለዛ ነው አባቴ። በጣም ይቅርታ ይቅርታ።
አሁን እንዳያድርብኝ እንጂ ይሄ ነገር ሱስ ነው፣ የሱስ ጉዳይ ነው። እኛ ራሱ ለመጫወት አሁን እስካሁን ቆየን። ታውቂያለሽ፣ እውነት ነው። እሺ ይቅርታ በጣም
እስከ ስንት ሰዓት እንጠብቀው እስኪ? ያው በጊዜ የምንጫወትበት እስክንፈልግ እንድንፈልግ እስከ ስንት ሰዓት እንጠብቅ?
እንግዲህ ሰዓቱን ይሄ ነው ማለት አልችልም። በጣም ብዙ transaction ያለው እና ለዛ ነው ሌሊት እኮ ነበረ ማታ አራት ሰዓት ማለት ዛሰን አዎ አይ በጣም ብዙ ነው ያለው እና ሁሉም ጋር ስለነበረ ነው። እሺ በጣም ይቅርታ። እሺ ወይ አበድሩና መጫወቻ መጫወቻ አበድሩን አስገዛው።
ድርጅታችን የብድር እንትን የለውም
ታዲያ እኛም ስቱን system የለውም። ለዛ ነው
እና ቆየ እኮ ቀኑን ሙሉ ቆይ ቆይ እያላችሁ እንጂ በጣም ይቅርታ። እሺ አባ ካርድ ራሱ ማለት ነው በጣም ብዙ አወጣን። ወይ ምንድን ነው ሌላ ምን እናድርግ እስኪ አክሊና እናቱ ያው እኛም እየላክንላቸው ስለሆነ በትዕግስት ብትጠብቀን ደስ ይለናል።
እሺ እንጠብቃለን። እሺ እሺ አባቴ ስለደወልክ እናመሰግናለን።